ለንዶች ቤት ረዴት ነው የሚለርዳው
withdraw አድርጌ ነበር ብር እና አልመጣልኝም ወደ balance።
እሺ መቼ ነው withdraw አደረከው?
ዛሬ እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ፣ በዚህ ቁጥር
Hello አቤት።
በ voucher ነው ዊዝዶ ያደረግከው?
ሰቦችን ለመመለስ ምን ማድረግ አለብን?
እ፣ መመለስ ትችላለህ፣ ግን ማውጣት አትችልም። ተጫውተህበት ነው ማውጣት የምትችለው።
ሁሉንም ግድ መጫወት አለብኝ?
አዎ
ይህ እንዴት ነው? እሺ የምመልሰው
account history ላይ ስትገባ voucher history የሚል አለ። ከዛ voucher history voucher history ውስጥ እንደገባ
አዎ።
እ፣ ቀኑን ታስገባና search ስትለው ያመጣልሃል። ሁለት ሺህ ብር ብሎ voucher የሚል ኮዱን ይሰጥሃል። ከዛ voucher code የምትለውን ኮፒ ታረጋትና deposit ላይ ሄደ voucher ትመርጥና ኮዱን ታስገባዋለህ። ከዛ okay።
code ኡን ስታስገባው እ፣ depo- አስገብተህ deposit ስትለው ወዲያው ያስገባልሃል። እሺ
ደግሞ ሓደ ትግለፅ